በዓለም ይወደድ የለም ወይ ሰው በላቡ በባቱ አይሄደ ይወደድ የለም መለኪያዊ ሰራይ ለወገቧ ቅጥነት ለወገቧ ቅጥነት በፊት መች ነበረ ይህ አይነት ሰውነት ይህ አይነት ሰውነት ዳሌዋ ላይ ሲደርስ አይኑን ማን ይነቅላል አይኑን ማን ይነቅላል ካለፈ ማውጋቱ አይሄደ ላይ የሰው ይቀላል ካለፈ ማውጋቱ አይሄደ ላይ የሰው ይቀላል ቁመቱ ስፋቱ ይለካ ቀሚሷይ ይለካ ቀሚሷይ አሮጌው አዲስ ነው አይሄደ ስትለብሰው እሷ አሮጌው አዲስ ነው የኔ ዓለም ስትለብሰው እሷ ተጫማች ባዶዋን በእሷ ሁሉም ያምራል በእሷ ሁሉም ያምራል ሰውነቷን ያየ አይሄ ዞትር ይሸነፋል ሰውነቷን ያየ አይሄ ዞትር ይሸነፋል ገላዬ ዋኔ ገላዬ ዋኔ ገላዬ ዋኔ አይ ገላዬ ዋኔ ገላዬ ዋኔ ገላዬ ዋኔ ገላዬ ዋኔ ገላዬ ዋኔ አይ ገላዬ ዋኔ ገላዬ ዋኔ ገላዬ ዋኔ አይ ገላዬ ዋኔ አይ ገላዬ ዋኔ ነይ ገላዬ ዋኔ ነይ ገላዬ ዋኔ ነይ ሰው በገላው ውበት አይሄድ ይናፈቅ የለም ወይ ሰው በገላው ውበት አይሄድ ይናፈቅ የለም ወይ ገላዬ ዋኔ ነይ ገላዬ ዋኔ ነይ ገላዬ ዋኔ ነይ ሰው በላው ውበቱ አይሄድ ይወደድ የለም ወይ ሰው በላው ውበቱ የኔ ዓለም ይወደድ የለም ወይ እዩት ሰውነቷን ባቷን አስተውሉ ባቷን አስተውሉ ትራመድ ይመቻት ይልኝ ሰው ሆይ ይልኝ ሰው ሆይ አፌ ተናገረኝ አወሳ ውበቷን አወሳ ውበቷን ወርደገምድልኝ ወይ አይሄ እዩት ሰውነቷን ወርደገምድልኝ ወይ አይሄ እዩት ሰውነቷን አትንኩኝ ባይጥቷ ሲቆጣ ይረበሻል ሲቆጣ ይረበሻል ሰውነቷን እዩት አይሄ ፍርድን ያበላሻል ሰውነቷን እዩት አይሄ ፍርድን ያበላሻል ገላዬ ዋኔ ገላዬ ዋኔ ገላዬ ዋኔ አይ ገላዬ ዋኔ ገላዬ ዋኔ የአይን ሽፋ ሽፋን ቅንድቧን አጥልቁኝ ቅንድቧን ዝምታን አያውቅም ዝምታን አያውቅም ፈገግታ በሷ ዘናዬ ብዙ አያስጨንቅም ዳሌ አቀማመጡን እዩት ለናሙናይ እዩት ለናሙናይ እግሯን አትንኩብኝ ይሄ መምጫዋን እግሯን አትንኩብኝ ይሄ መምጫዋን ሆና ገላዬ ዋኔ ገላዬ ዋኔ ገላዬ ዋኔ አይ ገላዬ ዋኔ ገላዬ ዋኔ ገላዬ ዋኔ ገላዬ ዋኔ ገላዬ ዋኔ አይ ገላዬ ዋኔ ገላዬ ዋኔ ገላዬ ዋኔ ገላዬ ዋኔ ገላዬ ዋኔ አይ ገላዬ ዋኔ ገላዬ ዋኔ ገላዬ ዋኔ ገላዬ ዋኔ ገላዬ ዋኔ አይ ገላዬ ዋኔ ገላዬ ዋኔ ገላዬ ዋኔ ገላዬ ዋኔ ገላዬ ዋኔ አይ ገላዬ ዋኔ ገላዬ ዋኔ